ሄሎ ሄሎ ጠና ሀበላይ እግዚአብሔር ይመስገን። እ እንትን ያለው አለ ራይድ ከመቀሌ መቀሌ ና መቀለ Hello እንዴት መኪና ይገኛል አለ
Hello ጤና ይስጥልኝ እህቴ Hello ሄሎ አቤት ማሪዋ አቤት ይሰማል አዎ አንሰማል አዎ ኩስማዊት ራይድ ነው
እ፣ እኛ እንትን ነን እዚህ ኢለመንተሪ ካል አይርክ ትምህርት ቤት አለ አይደለ አቴ አይደት አስስቶ
ይቅርታ ምን የሚ- ምን የሚባል ትምህርት ወደ ኤሌክትሪክ የሚሄዱ መኪና ይገኛል አይደል አዎ አዎ ይገኛል መነሻሽ የት ነው የኛ ቤ- ቤ- መ- መነሻው ከዚህ አድ ሀቂ ከአይበርክ ትምህርት ቤት አለ አይደለ አድሃቂ ከላይ እሺ እሺ
ትምህርት ቤት አዎ አውቄዋለሁ እሺ አዎ ከዛ ለአስር ሰዓት ነው እንድጠይቅሽ ብዬ ነው አዎ እሺ እኔ ከዛ ወደ ኤርፖርት ነው የምትሄጂው አዎ ወደ ኤርፖርት አዎ ለአስር ሰዓት ለአስር ሰዓት እሺ እንልክልሻለን አስር ሰዓት እሺ sharp አስር ይሆን አይደለ ስትሆን አዎ ችግር የለውም ከፈለግሽ እሺ፣ ቀደም ማለት- ብለን መደወል እንችላለን ችግር የለም እሺ እሺ ማሬዋ ለም- እ፣ እንትን ነው ለማ- ለማ- ለማወቅ ነው እሺ እናመሰግናለን መልካም ቀን ይሁንልሽ ማሬ-
እሺ